ዋካው ምንድር ጨው
ሄሎ ሄሎ
ሰላም ነው?
ሄሎ፣ አቤት ሰላም ኦርደር አለን።
ነበረኝ ትናንትማ። ሄሎ?
አስቲ
አዎ አዎ፣ በዚህ ቁጥር
ኦኬ፣ በሀያ አንድ አዎ፣ ብዙ ፕሮዳክት አሉት። እ፣ እንደወጣ ነው እዚህ ጋር ድራይቨር አሳይን ተደርጎለታል። የሩዝ
ዛሬ ደርሷል።
የ driver ቁጥር ልስጦትና check ያድርጉ።
እሺ ሰላም።
እሺ፣ ዜሮ ዘጠኝ አስራ ሁለት እሺ ሀያ ሰባት እም አርባ ሰባት ዘጠና
አርባ ሰባት ዘጠና ይደውሉለታ።
እሺ አመሰግናለሁ።
እሺ እሺ